ክሮም ተጠፋ ክሮም ተጠፋ ጠፋ በቃ እንዳይሰራል እንግዲህ
አቤት ቃለው
ወይ እንዴት
እግዚአብሔር ይመስገን እንደት ነህ?
እናለን በተራ ደግሞ አንተ ደግሞ እንትን እንዳትል እንጂ እ እ በተራ ደግሞ አንተ እንዳትል እንጂ እ አይ፣ የፈለኩህ ችግር የለም።
የፈ- የፈለኩህ እሺ እ ኔትወርክ እና system admin ምን ያህል አለ በወረዳ ላይ?
እ አስራ ስምንት አጠቃላይ አይ ኔትወርክ የኔ ያህል system ይሄን ብለህ okay ለየብቻ ለብቻ አዎ፣ አሁን ተፈልጎ ለሐሙስ ስልጠናና ለዓርብ ልንጠራችሁ እሺ እሺ አሁን ነው አስቸኳይ እሺ።
እሺ ልክላለሁ አሁኑኑ